ጤና ይስጥልኝ። ጠብታ አምቡላንስ hello፣ ጤና ይስጥልኝ። እንዴት ዋላችሁ?
አብሮ ይስጥልን። እግዚአብሔር ይመስገን።
ይኸውልሽ ባለፈው መኪና ልከሽልኝ፣ እሺ አምቡላንስ ልከሽልኝ፣ ከቤትም ወስደውልኛል።
እሺ ግን እንትኑን ላክሽልኝ። ይሄ Land Cruiser ኡ ከላይ fan ኡ እሺ ቤታችን ሲገባ አልገባ አለ።
እህ ground ላይ ነው parking ኡ።
እሺ አነስ ያለው መኪና አለሽ? Hyundai ነበራችሁ ከአሁን በፊት አነስ ያለችው Hyundai አነስ ያለችው እሷ አላችሁ።
እሷ ስራ ላይ ነች አሁን
ምንድን ነው ያለሽ መኪና? አሁን
advanced አምቡላንስ Land Cruiser ኡ አለ።
Land Cruiser ኡ ከ- እሱ fan ኡ ያዘብና ከላይ ያለው fan ኡ እስቲ ground ላይ አልገባ አለ።
ስልኮትን ይስጡኝና check አድርገን እንደውልላችሁ እስቲ።
ዜሮ ዘጠኝ አንድ አንድ አልወጣልሽም የሆኑ ስልክ አዎ አልወጣልኝም። ዜሮ ዘጠኝ አስራ አንድ
ሀያ አራት ሀያ አራት አስራ ስምንት አስራ ስምንት ዜሮ አራት ዜሮ አራት ከየት ነው?
አንድ- የኔ ጌታ።
ከብስራተ ገብርኤል ይኸውልሽ driver ኡ ያውቋል Land Cruiser ኡን የሚይዘው ነርሱም driver ኡም ብስራተ ገብርኤል ታዝማ ያደረሳችሁት በያቸው ሁለት ሶስት ያድ እሺ እሺ፣ check አድርጌ በቃ እደውልላችኋለሁ።
ቶሎ ደውይልኝ እኔና